हॅलो
हॅलो हॅलो ताई चला मग ሄሎ ሄሎ ይኸውልሽ እንትን በር ትእዛዝ ነበረን ማክሰኞ ለታዘን ዛሬ ይመጣል ብሎኝ ነበር ልጁ
ማታ ተደውሎ ሄሎ አይ ዛሬም ተደውሎልኛል ቅድም አሁን ማታም ደውሎልኛል ትናንት
በቃ ስለዚህ ያው ይመጣሉ ድራይቨር ሲደርስ driver ኡ እንትኑን አ፣ ልትነግሪኝ ትችያለሽ የመጣልሽ በገነት ነው አይደለ
እ?
ገ- በገነት ነው አይደለ garlic ነው አይደለ?
አዎ አዎ አዎ በገነት እሺ አንዴ መስመር ላይ ጠብቁኝ የ driver ስልክ ልትጠሩት
እሺ
ዜሮ ዘጠኝ አስራ ስምንት
ዜሮ ዘጠኝ አስራ ስምንት ሰባ ስድስት ሰባ ስ ዘጠና ዘጠኝ
እሺ
ዜሮ
እም ዜሮ ዜሮ
እሺ አመሰግናለሁ ሸምስ ይባላል ይደውልለት
ሸምሱ ነው አዎ እሺ እናመሰግናለን